ሄሎ ሄሎ ጤና ይስጥልኝ። ሀሚድ ነኝ። ምን ልርዳው?
እንዴት ናቸው ወንድሜ?
ሰላም ነው? እንዴት ነው?
እኔ ባስ ባስ የማታ ስንት ማታ የታወቃለሁ።
እሺ፣ ማታ ትላንትና፣ አዎ አዎ፣ ትናንትና ማታ ሐላ ሐላ ሐላ
እሺ፣ ዲፖዚት ነበር።
አዎ ሶስት መቶ ይሄ ስልክ አይደለም ቁጥሩ ሶስት ሶስት ሶስት ነው ስልሳ አንድ እሺ፣ እሺ፣ አንዴ እ፣ ልጠይቆት የሆነ ጥያቄ። message ተልኮሎት ነበር።
ቴሌፎን ነበር ከላይ እስ- እሱን ወደ ቴሌግራም ልኮልናል። ወደኛ ቴሌግራም
የት ጋር
0906 የኛ ቴሌግራም ማለት ነው።
እሺ ሶስት ዘንድ ሶስት ሶስት
44 አርባ አራት 37
እሺ ሶስት ዘጠኝ
03 ሶስት ሶስት ሶስት no no ሁለት ጊዜ አይደለም አንዴ አንድ ጊዜ 03 44 ሶስት ሶስት አርባ አራት 37 47 ሰላሳ ሰባት አርባ ሰባት እዛ ላይ message ኡን copy አድርጉትና ይላኩልን። ስልክ ቁጥርም አንድ ላይ ይላኩልን።
እሺ እሺ እሺ እሺ